ሰባ ሁለት እሷ አራት ሰባ ሁለት ነው የሰጠችው።
hello ሰይዶ
ወይ customer እኮ አራት ሰባ ሁለት ነው የሰጠሁት አለቻቸው። እስኪ check አድርግ ምናልባት እ አረ transfer ያደረግችልኝ ደስ
transfer ልደውል።
ከሆነ ያደረገችን screenshot ኡን ላክልኝ ከቻልክ አራት ሀያ አምስት ከሆነ እ
okay እሺ እሺ እሺ